ሪኩዌስት ረዲፍ ነኝ የሚለው
እንድሮ ሪኩዌስት ጠይቄ ነበረ እና እስካሁን ባላንስ እንዳልሆነ የሚል ነበር መቼ ነው?
ዛሬ
አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ
process ላይ ነው ያለው። ለቻፓ አሳውቃቸዋለኝ። እሺ ጋባላሃል። አዎ ወደ ወደ ንግድ ባንክ ነው አይደል ያረከው? አዎ ትንሽ system ስላስቸገራቸው ነው። እንደተስተካከለ ይገባልሃል። እሺ